ሄሎ
ሄሎ
እሺ፣ ጤና ይስጥልን።
ሰላም ሰላም።
አለን አለን። እሺ፣ ምን ልርዳዎት?
የሆነ ትናንትና የተቋረጠ ጨዋታ ነበር።
Postponed የሆነ ነው።
አዎ እስኪ የ ticket ኡን cashier code ንገረኝ እስኪ።
አስራ ሶስት
አስራ ሶስት
ሀምሳ አራት ሀምሳ አራት
ሰላሳ አንድ ዘጠና አምስት ሰላሳ አንድ ዘጠና አምስት እና ደግሞ ሌላ ደግሞ እንዳለ እሺ፣ ቆይ። እ፣ okay ተስተካክሏል። እሺ፣ ይኸኛው እሺ እሺ፣ ሌላ ንገረኝ።
እሺ ሌላ
እ?
ወይ ትንሽ ጠብቀኝ።
Postponed የሆነ ጨዋታ ያልኩሽ ይሄንን ነው። እሺ። አሁን ልክ postponed ሲሆን በሀያ አራት ሰዓት ውስጥ ጠብቅ ትይውና ይስተካከላል ማለት ነው። Void የሆነ አ void ሆነ አየሽው አይደለ? Void void አለ ወጣ ጨዋታው ማለት ነው። የተቋረጠ ጨዋታ እንደዚህ void ያደርገዋል ራሱ odd ኡንም ያወጣዋል ማለት ነው። እሺ።
ያንኛው ተስተካክሏል።
እና አንደኛው ተስተካክሏል። አሁን አዎ አንደኛው ተስተካክሏል።
እሺ አንደኛው
እሺ